hello hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ አንዳንድ ጥያቄዎች ለመጠየቅ ነበር።
እሺ
እሺ ቺፕቺፕን እንዴት አዩት?
እንዴት አዩት? ማለት ኦ እ፣ መንገድ ላይ እ፣ sales ኦቻችሁ ነገሮች ናቸው የነገሩ ያው እንዲስተካከል የሚፈልጉት ነገር ካለ
አይ የለም፣ ኧረ ቆንጆ ነው ሁሉ
OK፣ እንዲጨመር የሚፈልጉት product አለ?
አረ የለም።
OK፣ እሺ። ምንም feedback ምናምን የሚነግሩን ነገር የለም። ይሄን ይሄን ቢስተካከል አሪፍ ይሆናል ነገር ካለ ለኝ እም፣
ይሄን ይሄን ነገር ቢስተካከል ቆንጆ ይሆናል ምናምን የሚሉን ነገር ካለ አስተያየት ኧረ ቢሰጡ።
እኔ እንጃ የምልሽ ያ- ያለ አይመስለኝም።
ኦኬ፣ እሺ፣ እናመሰግናለን። እሺ።
እሺ